nature brain ይባላል።
hello
hello ጤና ይስጥልን ቤተሰቦች።
deposit አድርጊ አልገባልኝም ነበረ ትናንትና ማታ አድርጊ
okay፣ እሺ የ deposit text ኡን ላክልን ቴሌግራም ላይ ወደ
አልክ ያለ የሚያወራ ሰው አለ? ቴሌግራም ላይ የሚያወራ ሰው አለ? ትንሽ ቆይ ይለኛል። እሺ አሳው ማለት በቃ አሳውቁልን ነው ሊሆን የሚችለው። የሁሉም ሰው ነው እንደዚህ ተበላሸው እና ለቻፖች እያሳወቀ ነው። ትንሽ ጠብቅና ይገባል። እሺ ወንድም